hello ሰላም ጤና ይስጥልኝ። ላይን አዲስ ልርዶት።
hello ጤና ይስጥልኝ። መረጃ ለመጠየቅ ነበር።
እሺ፣ ስለምን ሀገር ማወቅ ፈልገው ነው?
እ?
ስለምን ሀገር ማወቅ ፈልገው ነው? መረጃ ስለምን ማወቅ ስለምን አገ- ስለምን ሀገር?
አዎ፣ ስለምን ሀገር ማወቅ ፈልገው ነው? ስለምን መረጃ መጠየቅ ፈልገው ነው?
አይ ፖስታ ቤት ልኬ ነበርና ኦ የፋይዳ መታወቂያን በተመለከተ ነው።
የፋይዳ መታወቂያን አይደለም እሺ፣ ፖስታ official ልኬ ነበርና አሁን ስጠይቃቸው አልደረሰም ተብዬ ስጠይቃቸው okay።
እ, እንትን ነው system ቀይረናል፣ በዚህ ስልክ ደውዪ አሉኝ።
አይ የኛ ይኸውን የደወልሽበት ስልክ I think ተሳስተሻል። መጨረሻው ሰላሳ አምስት ነው ሰላሳ ሳይሆን እ፣ ይሄ የሌላ የ travel consultancy አጭር ኮድ ነው።
ሰማንያ አምስት ሰላሳ አምስት ነው የእነሱ።
አዎ አዎ
okay፣ እሺ፣ እሺ፣ አዎ። እሺ መልካም ቀን።
እሺ።